አይገባኝም እኮ የንግግር ትርፉ ወደድት የሚሉኝ ሳጣ ወዴት ጠፉ በነበሬ ሰዓት ከቶ ማይለዩኝ አጥቼ ስሰቃይ ዛሬስ ምነው ጠሉኝ ሰው ሲቸገር ሲያዝን ደክሞ ጉልበት ሲያጣ ወዳጅ የነበረው ሊረዳው ካልመጣ በደስታ አብሮ በልቶ ሰው ከተከዳዳ ፍቅር ለመቼ ነው ንገሩኝ ልረዳ አልገባኝም እኮ የንግግር ትርፉ ወደድንህ የሚሉኝ ሳጣ ወዴት ጠፉ በነበረኝ ሰዓት ከቶ ማይለዩኝ አጥቼ ስሰቃይ ዛሬስ ምነው ጠሉኝ እንዴት ብላዘነች መንፈሴ ተጨንቃ ፍቅር ለመቼ ነው ለችግር ካልበቃ አድምጡኝ በእርጋታ ምክሬን ብትወዱ ተበቃይ ናትና በፍቅር አትቀልዱ አልገባኝም እኮ የንግግር ትርፉ ወደድንህ የሚሉኝ ሳጣ ወዴት ጠፉ በነበረኝ ሰዓት ከቶ ማይለዩኝ አጥቼ ስሰቃይ ዛሬስ ምነው ጠሉኝ መከራ ሲመጣ ሰው ወዳጁን ይርዳ፣ ብድሩ ሲደርሰው ኋላ እንዳይጎዳ። ፍቅር ለመቼ እንደሁ መረዳት ቢያምራችሁ፣ ለችግር ጊዜ ነው እኔ ልንገራችሁ። አልገባኝም እኮ የኔ ግርግር ትርፉ ወደድንህ የሚሉኝ ሳጣ ወዴት ጠፉ በነበሬ ሰዓት ከቶ ማይለዩኝ አጥቼ ስሰቃይ ዛሬስ ምነው ጠሉኝ ሰው ሲቸገር ሲያዝን ደክሞ ጉልበት ሲያጣ ወዳጅ የነበረ ሊረዳው ካልመጣ በደስታ አብሮ በልቶ ሰው ከተከዳዳ ፍቅር ለመቼ ነው ንገሩኝ ልረዳ አልገባኝም እኮ የንግግር ትርፉ ወደድንህ የሚሉኝ ሳጣ ወዴት ጠፉ በነበረኝ ሰዓት ከቶ ማይለዩኝ አጥቼ ስሰቃይ ዛሬስ ምነው ጠሉኝ አልገባኝም እኮ የንግግር ትርፉ ወደድንህ የሚሉኝ ሳጣ ወዴት ጠፉ በነበረኝ ሰዓት ከቶ ማይለዩኝ አጥቼ ስሰቃይ ዛሬስ ምነው ጠሉኝ አጥቼ ስሰቃይ ዛሬስ ምነው ጠሉኝ አጥቼ ስሰቃይ ዛሬስ ምነው ጠሉኝ